Hello?
Hello.
Salam.
ዝግቱ
Television.
እ ቴሌ ብር
Television.
ሄሎ
ቴሌቪን ምን ልርዳው? ሳይሰማው
ይሰማል። አሁን
እሺ፣ ቴሌቪን ነው ምን ልርዳው?
እ አምሳ ብር ልካችሁ
እ ሀምሳ ብር አዎ፣ ብድር ነው ምን
ምን አሸንፈው ነው game ኦች አይደለም።
ካሉት online reward ስለሆነ ወዲያ ወደ ስልክ ሲገባ አ
የቴሌቪዥን game ነው። game ኦችን ተጫውተው ሲያሸንፉ online reward ስለሆነ ወዲያ ወደ ስልኮት ይገባሉ።
አ እሺ፣ አመሰግናለሁ። ቴንክ ዩ ችግር የለም።